ሰላም ጤና ይስጥልን።
አብሮ ይስጥልን።
ፊደል translation service አዎ ናችሁ?
አዎ።
እሺ ሀሮን እባላለሁ። እኔ የምደውልልሽ ከዊፕላስ ቴክኖሎጂ solution ነበረ እሺ እና እኛ መተግበሪያ ወይም application ነበረ develop ያደረግነው። እሱ ላይ እናንተ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
እሺ ምንም አይነት ክፍያ የለውም። እናንተ ናችሁ ተጠቃሚ የምትሆኑት። ሶ ከ App Store ወይም ከ Play Store ላይ download በማድረግ application ኑን ማለት ነው እሺ ከዛ እናንተ የምትሰጡትን service እና ስልክ ቁጥራችሁን አድራሻችሁን በማስገባት ማስተዋወቅ ትችላላችሁ።
እሺ ጥሩ ምንድነው እንትኑ ዊፕላስ application ኑ solution ነው application ኑ። link መላክ እችላለሁ። link ኩን ልልክልሽ እችላለሁ።
ላኪልኛ እሺ በ normal ስልክ ልላክ ወይስ ቴሌግራም አዎ ላይ?
አዎ normal text ላይ እሺ።
text ላይም ቴሌግራም ላይም እንደፈለግ እሺ እሺማ እሺ check አድርጊኝ። እሺ አመሰግናለሁ በጣም።
እሺ።
መልካም ቀን አሜን አሜን እሺ።